હેલો હાલો કૌશિક સ્વામીને
હાલો હેલો કૌશિક વહીએ સ્વામીને સરખી શકશું ሄሎ
ይቅርታ ይቅርታ ማን አልሽኝ? አልተሰማኝ።
ሀኒ ነኝ
ወያኔ እ ደውዬላቸው ነበረ
እሺ እና ትኬት ደግሞ የሚቆርጥልን ስለሌለ እዛ ባ- ትኬት ብሩ ነው የሚመለስላቸው ማለት ነው። ሌላ
ወይ እ ሰማኸኝ ማለት ነው።
ት- አ- ያኔ ትኬት ስለሌላቸው ኦ፣ ትኬት ኧረ የሚቆርጥልን ሰው ነው የሌለው።
እንጂ ከፍለው ነበር።
አዎ ከፍለዋል፣ ግን የሚቆርጥልን ሰው ስለሌለ ብሩ ነው የሚመለስላቸው።
ምን ብለን ነው የምንመልስላቸው? ስንመልስላቸው እ ከእኛ እንትን agent ኦቹ ስለሌለ እዛ በአካል ሄዳችሁ ቁረጡ ብያቸዋለሁ።
okay።
የሆነ ስልክም ስንደውል አይሰራም ስልኩ እና ብሩን መልሱልን ብሎ ይደውላል።
okay እሺ